ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
ሁሉ ስፖርት ነው
አዎ ነኝ።
እንጂ ሁሉ ስፖርት ቦነሱን አቁሟል እንዴ?
አላቆመም first register አድርገን አልሰጠንም።
first register አድርገው አልሰጡትም?
አዎ አድርጌ እንትን deposit አድርጌ እም፣ deposit ኡ ላይ ምንም የጨመረልኝ ነገር የለም።
ኦኬ መቶ ፐርሰንት አልሆነ አልጨመረም?
አዎ አንዴ እስቲ መስመር ላይ ጠብቆኝ deposit ኡ ያሳዩታል እንዴ መግባቱን wallet ኦ ላይ
አዎ ገብቷል። እንትን ያስገባሁትንም አባቶች አውጪ ተመልቼዋለሁ። ግን እም፣ bonus bonus ኡ ሲጨምርበትን ምንም አይነት ቦነስ የለውም።
ሀምሳ percent ሆኗል ደንበኛችን የሚጨምረው ሀምሳ percent ነው የሆነው ሀምሳ percent ሆኗል።
አዎ
እሺ deposit ስናደርግ አምስት መቶ ነው የሚሰጠን ማለት ነው።
እ
እሺ ብር deposit ስናደርግ አምስት መቶ ማለት ነው አዎ አዎ
ወይ? ይሄ በዚህ ሲም አይደለም፣ ሲሙ ሌላ ነው።
በ first በ first deposit ነው እንደዛ የሚሆነው
አዎ አይ መቶ እየ- መቶ እያለ ያኔ አድርጌ ንቀውቼ ስለነበረ አሁንም እንደዛ መስሎ ነበረ።
አይ እንደዛ ነው
እሺ thank እሺ እሺ